ስለ industry trading ነው የሚመጣው።
አንድ ትኬት ነበርና ቦነስ ነበረው እና አለቀቀልኝ።
እሺ cashier code ኡን ንገረኝ።
12 24
12 24 80 49 80 49
49 ያው ለቆልሃል። እሺ አሁን እሺ መ- ለቆታል። ስንት ብር አለ?
እ ስንት ብር ሀያ አለ?
ብር ከሀምሳ አምስት ሳንቲም እሺ አሁን ነው የለቀቀልኝ።